ብትለይኝ ያርኳ ምሬ ሰው ማመኔን ተውት ከዛሬ ጀምሬ አንተ ፍቅረስ ነው እንጂ ሁን እንድቀጥል አንተ ፍቅረስ ነው እንጂ ሁን እንድቀጥል መች ያራርቅ ነበር ፍቅር ሆኖ እንድጥል ቁጣ አስከፋ ሲለዩ ተዋዶ ከዚህ በለጠ ከየት ይምጣ መርዶ ድንገት ብትለይኝ ያልኳልቅሼ ድንገት ብትለይኝ ያልኳልቅሼ የወደድኩሽን ሴት ወደድኩሽ መልሽ ሰዎች አትበዱ በኔ ማለት ሰዎች አትበዱ በኔ ማለት ተዋደው ሲለዩ መቻን ስናከሙ ውእታ አስከፋ ሲለዩ ተዋዶ ከዚህ በለጠ ከየት ይምጣ መርዶ ሰምተሽ ተመለሽ በሞቴ ውዑቴን ሰምተሽ ተመለሽ ከሞቴ ከርተሽኛል ብዬ አልቆርጥም ካንጀቴ ምን ውዑ ያሰኛል ተለይታኝ ብትሄድ ምን ውዑ ያሰኛል ተለይታኝ ብትሄድ ሁሉ እንደኔ እንደሆነ ወዲያ ይቀር መውደድ ውዑታ አስከፋ ሲለዩ ተዋዶ ከዚህ በለጠ ከየት ይምጣ መርዶ ወዳት ነው እንጂ ሐዘኔ ጎዳኝ ወዳት ነው እንጂ ሐዘኔ ጎዳኝ መጭውል ነበር ጠርቻት ብክዳኝ ሁልጊዜ የሰፈርኩ እንባዬን በእንዝራ ሁልጊዜ የሰፈርኩ እንባዬን በእንስራ ውብዬ እንዳልቀር ነይልኝ አደራ ውታ አስከፋ ሲለዩ ተዋዶ ከዚህ የበለጠ ከሪንታ መርዶ